Hello ጤና ይስጥልን። እና ብትኑድን ነው አይደለ? እሺ ከቦሌ ነበር የም- ከቢዩ ነበር የምደውለው። በሰባ ሰባት ሀምሳ ስድስት order ነበረ እናንተ ጋር chicken noodle እና አንድ beef fried rice።
rice ኡ መብራት ጠፍቶብን አልደረሰም እና እሺ ስንት ደቂቃ ይፈጃል ከዚህ በኋላ?
እ?
ስንት ደቂቃ ይፈጃል ከዚህ በኋላ?
አሁን ትንሽ ደቂቃ እንትን ይሄ መብራት ጠፍቶብን አሁን ወደ ላይ የተጠቀለ ነው።
እኮ ስንት ደቂቃ at least ስንት customer ኡ እየወለ ስለሆነ ነው።
አንድ- አንድ አስር ደቂቃ ምናምን Okay አይ እንደዛ ከሆነ ቆይ አንዴ አትስኪ ብርሽ ሰላሳ አራት ደቂቃ ነው order ኡ መብራት ስለጠፋባቸው ገና አስር ደቂቃ እያሉ ነው። ቱቱ noodle hello እናት ሌላ ቤት አትስሩት እሺ cancel ይሁን ሰባ ሰባት ስድስት
እ፣ rice ኡ ነው cancel የሚሆነው አይ ሁሉም customer ኡ አይታገስም ከዚህ ሰዓት በኋላ already ሰዓቱ በጣም ሄዷል ተነሷል እኮ already እኮ rice ነው ያደረሰው።
እኮ ገብቶኛል አስር ደቂቃ እያልሽኝ ነው already ሰዓቱ ደግሞ ሰላሳ አምስት ደቂቃ አልፎታል ስለዚህ cancel አድርጊው እሺ